መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ኧረ እንዴት ይሆናል? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ኧረ እንዴት ይሆናል? ውል አልባ ሕይወቴን ውል አገኘ ብዬ ውል መደበቂያ ቦታ ውል መጠጥ ስካር ብዬ ውል ቤቱ ባንተ ደምቆ ውል እርፍ እንዳላልኩኝ መሄድህውን ሲሆን መላ ዘዴ ያጣሁ ልጅ ከአምላክ ነው ያለው የቃሉ እውነት ስጦታ መሆኑ ባንተ አየሁት ቻልላ አርገው ብልም አንጀቴን አስሬ መለየት ቸገረኝ ህመም ሆነኝ ዛሬ ሙሴ የጠፋው ልጅ የጠፋው ልጅ በረከት ሲሳይ መናየት እጅ ሙሴ የጠፋው ልጅ